hello hello፣
ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አ፣ ከመንገደኛ application ላይ ነበር ቁጥራችሁን ያገኘሁት እና ልክ ነው። እሺ፣ መረጃ ለመጠየቅ ነበር። አማራ እሺ።
ክልል ደብረ ማርቆስ ትኬት እ፣ ማግኘት ችል ይሆን ለነገ?
እ፣ ወደ ደብረ ማርቆስ መሄድ ፈልገው ነው?
አዎ፣ ወደ ደብረ ማርቆስ የሚፈልግ ነው።
okay፣ እሺ። ለነገ ነው?
አዎ ለነገ።
ኦኬ፣ እሺ። ገንዘቡን ቼክ አድርጌ መልሼ እደውልልዎት።
እሺ እሺ